Hello ጤና ይስጥልኝ።
Hello hello አቤት
ጤና ይስጥልኝ።
አብሮ ይስጥልን ዶሚሲል ነው።
Okay ት- ለመመዝገብ ነበር ትናንትና information ሰምቼ ነበረ።
እሺ ለስራ ነው ማስታወቂያ አይተው ነው።
አዎ ለስራ እዛው ማስታወቂያውን ያዩበት ቪዲዮ ላይ link አለ። በዛ link apply ያድርጉ።
Okay፣ በዚህ መመዝገብ አይቻልም።
እዛ ላይ የስራ ዝርዝር ስላለ Okay፣ ቢሮ Form መምጣት አይቻልም።
መምጣት አይጠበቅባችሁም። ቢሮችን ቦሌ አበሩስ ህንፃ ነው፣ ግን ለስ- ለመመዝገብ ከሆነ እዛው በስልክ መመዝገብ ስለሚቻል Okay፣ Apply ያድርግ። እዛው link ኡ ላይ description ላይ በዚህ link ይመዝገቡ የሚል አለ። እዛ ላይ የስራ ዝርዝሮቹም ስላሉ ከሶስት ዓመት የትናንትና እና ከዛ መቶ ሰው በላይ- ምናምን ትናንት መቶ ሰው ምናምን የሚለው ማስታወቂያ ላይ አዎ አዎ አ፣
እዛ ላይ አፕላይ ያድርጉ።
እሺ